hello
hello፣ ሰላም ጤና ይስጥልኝ። እግዚአብሔር ይመስገን።
እስካሁን ለአንድ ኮሜዲ ትኬት ለመግዛት ነበር።
ከድሬዳዋ ነው።
አ እሺ VIP አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆኑ ለመቶ ነው።
ተማሪ ነኝ።
እሺ ስሞቱን ማን ልበል?
ይስሐቅ በቀለ።
ማን አለኝ?
ይስሐቅ በቀለ።
ይስሐቅ
አ
እሺ ይስሐቅ ስልክ ቁጥርህ
ይቻላል፣ ይህንኑ ይቻላል። ዜሮ ዘጠኝ ስልሳ ስድስት ስልሳ 66 ስድስት ዜሮ ዜሮ 00 ሰላሳ ስምንት አስራ ሁለት
ለስንት ሰው ነው?
ለአንድ ሰው ለጊዜው ለአንድ ሰው ነው። ቆይ አንዱን አላጣራውም፣ በኋላ እደውላለሁ። ትንሽ ቆይቼ እሱኛውን ግን አሁን ተማሪ አንድ መታወቂያ ይኖራችኋል አይደል?
የ- የግቢው ማለት አዎ።
ያው የግቢ አለኝ። ያ ግቢ ተማሪ ነህ? አዎ፣ እሱን ይዘህ እንድትመጣ።
መቸገር የለውም። እሺ እሺ መልካም ቀን፣ ሰላም ዋል።
በመጣም ነው ማድረግ እሱም ብቻ
መታወቂያና ያው ክፍያዎትን ይዘው ይመጣሉ።
በቃ ችግር የለውም። እሺ፣ ከዛ ያው እዛ ማለት actually ተቆርጧል ማለት ነው።
አልተቆረጠም። እዛው ነው እንትን እኛ ቦታ ነው ያዝንልህ። ከበቂ በላይ ቦታ ከሆነ okay አናስገባም ማለት ነው። ለዛ ነው
እሺ፣ መልካም በቃ ስንት ሰዓት ነው የሚጀምረው? አስራ አንድ ሰዓት እንታይ?
አስራ አንድ ሰዓት ነው፣ ግን ቀድመው ይምጡ። አስራ አንድ ሰዓት ነው exact የሚጀመረው።
በቃ እሺ፣ እሺ፣ እሺ መልካም ቀን።
እሺ።